ጤና ይስጥልኝ ስፖርት እባክዎ ምን ልርዳዎ
ወደ ቴሌ ብር ብር withdraw ሳደርግ ይዞብኝ ነበር። ቆየ በጣም አልገባም። ወደ ሁለት
ወደ ቴሌ ብር
ወደ ቴሌ ብር withdraw ሳደርግ ብር ከሁሉ ስፖርት እሺ
ይዞብኝ ቆየ በጣም ከ transaction history ላይ ያልገባሎትን screenshot አድርገው በቴሌግራም ይላኩ
ነው አይደለ? ቴሌግራም address በምን በማን ቴሌግራም ልላከው?
ዝንገሮት ያዙ
እሺ ያዝኝ።
ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ እሺ